ጤና ይስጥልኝ አሪፍ ነኝ። መሀሌት የባንኩን መርዳት?
አሁን ከትንሽ ደቂቃ በፊት ደውዬልሽ ነበር ነው።
እሺ
አሁንም ድጋሚ ሞክሬ ድጋሚ ሁለት ሰዓት ብር ያለች
እሺ በፊት እና ሲደውሉ እንትን ቁጥሩን ስጪኝና ቴሌግራም ላይ አትቼው ነው አንድ ላይ ላክልሽ።
ይቻላል። እሺ የቴሌግራም ቁጥራችንን አ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ዘጠና ሁለት አስራ ሶስት ዜሮ አንድ አምሳ አዎ በዚህ ላኩልን። ሲልኩ ስምና ስልክ ቁጥሮትንም ያስቀምጡልን።
ዘጠና ሁለት ሀምሳ አምስት
ምን አሉኝ?
ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ አምሳ አዎ
እሺ
تعالي يا رب انا عمرها دي بتفاجئني